是如何ሰምተ ዝም አትበላ አንተን አንተን ትላለች ነፍሴ ያላት ኢየሱስ የነፍሴን ጩኸቷ ሰምተ ዝም አትበላት አንተን አንተን ትላለች ነፍሴ ናላት ኢየሱሴ
በህልውና ባንተ መገኘት ረካለች ነፍሴ ባለህበት ሕያው ሆና አርፋለች ሕይወቴ የዘላለሙን ሕይወቴን ርሃ አጥግበሃል ኢየሱሴ አንተ የነፍሴን ጥማት አርክተሃል ባዶ የሆነውን የልቤን በረሃ አለም ልመዋል በአንተ መኖር ውስጥ የኔ መኖር ታስቧል በህልውና ባንተ መገኘት ትረካለች ነፍሴ ባለህበት ሕያው ሆና አልፋለች ሕይወቴ የዘላለሙ ሕይወቴ ብርሃን ኢየሱስ አንተ የነፍሴን ጥማት አግኝተሃል ባዶ የሆነውን የልቤን በረሃ ዓለም ይሞላዋል። በአንተ መኖር ውስጥ የኔ መኖር ታስቧል። ስፍር ቁጥር የሌለው ሚዛን ላይ የማላስቀምጠው ሰላምን በሕይወት ያብዝተሃል። ባለህበት ሁሉ መልካም ሆኗል።
አንተ በምትገኝበት ቦታ እረፍት አለ ያለ ልክርካታ አንተ ባለበት በዚያ ስፍራ ሰላም አለ ፍጹም ያሆነ ቦታ
ባንተ ዘንድ እረፍት አግኝቼ አለሁኝ ይኸው ነክቼ የታመነውን ክንድህ አኑሮኛል በቤትህ
የማይናወጥ አለት ሆነህልኝ በሕይወት ውሃ ወንዝ ረካሁ በመገኘት ስለታ ሰብኩኝ ቸርነትህ በረከትህ በዛልኝ
የነፍሴ ጩኸቷ ልመናዋ
መገኘት ነው ህልውናዋ
የነፍሴ ጩኸቷ ልመናዋ
መገኘ